Hello ሰላም ነው Hello Hello Hello፣ ሰላም ነው?
አለ ዜሮ አንድ አንድ ደውለህ ነበረ?
አዎ ምን ነበር? አልተሰማም፣ ተቋረጠ።
እሺ እንትን ነው የሞተረኛ order አድርሽና እና ጨርሻለሁ code number ህን ንገረኝ።
እሺ
ቁርድ እሺ።
number ህን ንገረኝ።
ዘጠና አንድ እም፣ ሀምሳ ሁለት ሰማንያ ሀምሳ ሁለት ሀምሳ ሁለት ሰማንያ አምስት አዎ
ሀምሳ ሁለት ሰማንያ አምስት ላይ ያልከኝ አዎ
ማ- እ፣ ማን ነው ስምህ?
ኢብራሂም ኢብራሂም። የሞተረኛ order አይደለ?
አዎ እሺ፣ እሺ፣ ማስተላለፍ
እሺ